ጤና ይስጥልን ዋሽንግተን ከማማከር
ሄሎ አቤት
ሰላም ነህ እግዚአብሔር ይመስገን
አለን ዋሽንግተን ነበር አዎ
እሺ እንትን ነበር ይኸው አንድ እናቴ የልብ ህመም ነበር ልቧን ያማታል ወደ አምስት ወር ያህል እየታመመች ነበር ይኸው መንገዲም ክፍለ ሀገር ነበርኩ ያለ ነው መንገዲ አሁን ትንሽ ያው ተዘጋግቷል እስቲ ምንድን ነው መፍትሄው የሚለው እንድታማክሩልኝ ነበር ካሉ ዶክተሮች ጋር
አይ በስልክ የምክር አገልግሎት አይሰጡም በአካል መታችሁ ነው እዚህ የምታዩት
እህ። ያው እስቲ አይ መንገድ እኮ ዝ- ተዘግቶ ነበር ደራ የሚባል ሀገር ነበር ኦሮሚያ ክልል መንገዲ አሁን ዝግት ብሎ አሁን መ- ለመምጣትም አይቻልም መኪናም አይሄድም ስለቆመብን ነው
እኮ በስልክ እንደዚህ ህክምና የለም አያማክሩም በአካል ነው መታችሁ ወይ ደግሞ አቅራቢያችሁ ወደሚገኝ ሆስፒታል ሂዱ
እህ። ያው እዚህም እኮ ምንም መፍትሄ የለም ያው ጨንጓራ ነበር ያሏት ይሄው እሱም አሁን ይሄው አልተስተካከለላትም ብትታከም እኮ ምንም ምንም አይነት ምርመራ ሳያረጉ እንዲህ ነው እንዲህ ነው አይሏችሁም በስልክ በአካል ኑና ጠይቁ እዚህ
እህ። እሺ የት ነበር አድራሻቸው ቦሌ ነው ሩዋንዳ ኤምባሲ ፊት ለፊት
ያው የልብ ህክምናም ይኖራል አይደል
አዎ የልብ specialist አለ
እህ። የጨጓራም የሁሉም ማለት
አለ
በቃ አመሰግናለሁ